ሰላም ጤና ይስጥልኝ። ጭብጭብ
ሰላም ደህና ነሽ?
እግዚአብሔር ይመስገን።
order ዘግይቶብኝ ነበረ ቅዳሜ አግዤ እሺ ትላንት አልተደወለለትም?
አልደወሉልኝ ይመስላል። ከትላንት ወዲያ ትላንትኛ፣ አይ አልደወሉልኝ። ከትላንት ወዲያ ብቻ ነው የደወለልኝ፣ አልመጣም።
አይ ቅዳሜ ነው አይደል ያዘዙት?
አዎ፣ ስለዚህ ለነገ ነው የሚደርሰው እኮ
ዛሬ እኮ ማክሰኞ ነው። ትላንት መምጣት አልነበረበት።
okay እሺ። እ፣ ስልክ እሑድን ወሰድሽ?
ዘለሹ ሰኞ መምጣት ነበረበት አይደል?
አዎ ወይ አንዴ እም።
ይቅርታ። እሺ አንዴ እሺ።
ጠብቁ። ምን ነበረ product ኡ?
አቮካዶ
ኦ ስለዚህ እሑድ አልተደወለለትም?
ደውሎልኝ አልመጣም። ዝም ብለን አይ check ደውሎ ልናደርግ ነው ምንድን ነው ነው ያለኝ።
ያለው? okay check check ልናደርግ ነው አድራሻ አለኝ። ልትመጡ ነው ስለው አይ check ለማድረግ ነው አለኝ።
መጨረሻው አስራ አንድ ነው የደወለሉት?
እኔ እንጃ ቁጥሩ እንኳን ትዝ አይለኝም።
እሺ ግን አንዴ ገና ከ office መሰለኝ የደወል እሺ አንዴ እስኪ check አድርጌ ልደውልዎት። የት ነበር location ኡት?
እዚህ ቡልግ ማነው ቂርቆስ ለገሃር ቂርቆስ ቤተክርስቲያን ጋር እሺ ሁለት ደቂቃ አንዴ ልደውልዎት።
እሺ